አንድ ሺህ ብር ገቢ አደርጋለሁ ብዬ እሺ pending ይሆነኛል። እምቢ አለ።
ከቴሌ ብር ነው ከሲቢ እ ከሴ- ከቴሌ ብር ነው ከሲቢ ከቴሌ ብር
እሺ ከቴሌ ብር የተላከልን message አለች አይደለ አዎ፣ እሷን message ቴሌግራም ላይ ላክልኝ እሺ
እሷ ላይ ቴሌግራም ላይ ላክልኝ።
ቴሌግራም ላይ ላክልኝ message ኧን
እንሺ፣ የትኛውን ቁጥር ላይ በቴሌግራም?
ዜሮ ዘጠኝ ዜሮ ሶስት የሚለው እንትን support የሚለው ላይ እላዩ አለ አይደለ message ችግር ካለ ይጻፉ ምናምን የሚለው ላይ ስትነካው እሱ ሰው support check ላድርግ?
ይልሃል እ? አዎ አዎ እዛው እንትኑ site ኡ ላይ ስትገባ ማንኛውም ጥያቄ ካሎት ምናምን የሌለ
እሺ፣ እሱን ስትነካ የቴሌግራም እንትናችን link ኣችን ያመጣልሃል እሺ
የ- የለውም እኮ ትዕግስት።
ልንገርህ እሺ ያዝ ቁጥር እሺ፣ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ በዚህ ቁጥር ደውልልኝ እሺ ማነው ቴሌግራም ላይ ላክልኝ
እሺ።